કના સર રખી
હેલો હેલો હા બેટી ઊંઘ્યું હા ગૌષ્ઠ ಇವಾಗೇ ಶೋಲ್ಗೆ ಇಲ್ಲ ಮಸ್ತ ಮಾರ್ನದ್ದು ፌዴሬሽን ጥረው የልጁ አስራ ስምንት
ዩቲዩብ አካውንት አለው ከዚህ በፊት
የላትም
ዩቲዩብ አካውንት ከሌላት ይሄኛው ዩቲዩብ አካውንት ስላላቸው እንዴት አድርገው መስራት እንዳለባቸው ብቻ ነው።
የሚያገለግለው አዎ
እና ምን በምን ሌላዎቹ የምትማሩበት እንትን የለም ሚንት የለም YouTube YouTube አካ Donkey Tube YouTube Donkey Tube ላይ እ?
Donkey Tube Academy የሚል አለ። እዛ ላይ እስከዛት መመልከት ትችላለች።
እሺ አልገባኝም እስኪ አንዴ እንደገና
YouTube አሁን የምናስተምረው እኛ ማለት ነው አ YouTube account ላላቸው እንዴት መስራት እንዳለባቸው ነው። Donkey Tube Academy ላይ ደግሞ YouTube እንዴት እንደሚከፈት ያለውን ነገር በደንብ ግልጽ አድርጎ እዛ ላይ ስለሚያሳያቸው እዛ ላይ ይከታተሉ።
እሺ ከከፈተች በኋላ ክፍያው
የትኛው ክፍያ ክፍያ ይኖረዋል የወጌሽ ትምህርት አይ አሁን ላይ YouTube እንዴት እንደሚከፈት እያስተማርን አይደለም። በነፃ ግን እዛ ላይ መከታተል ትችላለች YouTube ላይ።
እሱንማ አይተነዋል አሁን እኛ የትምህርት ቤቱን እንትን ትምህርት የሚማረውን ለመማር ነው special class ነው YouTube account ላላቸው እዛ ላይ እንዴት መስራት እንዳለ የላትም class ነው እና አዎ፣ እሺ በቃ እሺ እሺ